હેલો
હા આવી
ડબલ ચલ્લા છે હા ને ડબલ ચલ્લા છે ને હા
አላምነ
እግዚአብሔር ይመስገን ትምሳ ዴቨሎፕመንት ግሩፕ እየደወልኩ ነው ያለሁት ደጀኔ እባላለሁ
እሺ እሺ እየሄድን ነው።
ሄሎ ይሰማል ይሰማል ይሰማል አይደል አዎ
እ፣ እንትኑን በአምስት ቀን ውስጥ መጥቶ ውል ካልተፈራረሙ
እ በጣም እ፣ በእሱ በሰጠው ዋጋ ይሰጠን ብለው ሰዎች እንትን እያሉ ስላሉ
እ
እ፣ ማይመጣ ከሆነ እሱ በሰጠው ዋጋ እንውሰድ ብለው በጣም ሰዎች እያሰቃዩን ስላሉ እ
ለምንድን ነው የቆየው ልጄ?
አይ እንዳልኩ ክፍለ ሀገር ስለወጣሁ እኮ ነኝ የሰኞ መጥቼ ነው ውል የምፈጽመው ምናምን አላልኩም ባለፈው አልተጋባንም እንዴ አዎ ሰኞ እመጣለሁ ብለህ ነበረ።
አዎ እኔ እሑድ ማታ እገባለሁና እም፣ ሰኞ በጠዋቱ መጥቼ እፈርማለሁ ችግር የለም እ በፍጥነት ናና ሰኞ ዕለት
እሺ።
ጨርሱ እንትን ስላለው አደራህን። እሺ
ችግር የለም ልጄ ችግር የለም እመጣለሁ እሺ በቃ
እሺ